Ia să fie Radihneva from Lucknow. ያ ስልክ
ኃይሌ አብረው ስልን
እሺ፣ ደንበኛችን ምን ልርዱ?
ይው ኢትዮጵያ ንግድ ላይ የነበረኝ ባላንሱ ላይ ማለት ነው። ወደ ኢትዮጵያ ብር ለመጫወት ወደ ገሙ ለመሳያ ያስተላለፍኩኝ ብር ከነብሩ ላይ የለም። እዛው ደግሞ ወደ መጫወት አልገባልኝና እሺ፣ ደንበኛችን አመልክተው ነበር በዚህ ቁጥር።
አው አመልክቻለሁ።
እሺ፣ መሐመድ ነው።
አዎ እሺ፣ ደንበኛችን screenshot ልከውልናል።
ናሱ ስክሪንሾት ልከውልናል።
አንተ ምንም የተላከልኝ እኮ ነገር የለም እስካሁን።
እሺ ደንበኛችን እርሶና እርሶ ነው ወደኛ የሚልኩት የቴሌ ብሩን ደረሰኝ screenshot አንስተው ይላኩልን አሁን በሰጠሁት ቁጥር።
screenshot አዎ ደንበኛችን የቴሌ ብሩን ደረሰኝ screenshot አንስተው ይላኩልን በዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት የቴሌግራም አካውንታችን ነው። አዎ አይ አይ እሺ፣ እንሎት